ማኒ ባባ
Hello ጤና ይስጥልን።
ካርድ ዘግቶብኝ አሁን ደውዬ ነበር።
እሺ ምን ነበር አባት?
አባት በሁለት ሰባት አለኝ ብለሽ ነበር። አሁን አዎ ሁለት ሰባት አለኝ።
እሺ ሞተሩ ምንድን ነው? D4D ነው ወይስ የ 5L ሞተር ነው?
እሺ ይጠብቅ። እያየሁለት ነው አባት፣ አንዴ ይጠብቁኝ።
እሽማ
ስኬቲ አባት 2KD ነው
2KB
2KD
2KD okay። እሺ ዋጋው ስንት ነው?
ሶስት ነጥብ ሶስት አባት ሶስት ነጥብ ሶስት okay።
ድርድር አለን
ድርድር የለም።
ድርድር አለን Okay እኮ እስከ ስንት ትወርዳላችሁ?
በአካል መጥተው ከ sales ኦቻችን ጋር ያወራሉ። በጣም ድርድር አለን።
Okay የት ነው ቦታው?
አሰር አደባባዩ ፊት ለፊት እንገኛለን።
በአስር አደባባይ። እሺ
እሺ